Sheila?
Hela.
Sheila.
Hela. Who are you?
Yes.
Hello አይሰማም?
ይሰማል ይሰማል።
እሺ። System ላይ check አድርጌልሽ ነበረ።
እ
ቀንሽ በሀያ አራት ነው የሚለው
ምን
በሀያ አራት እቃው መቼ ሀያ- ይደርሳል። ነገ ሀያ አራት ማለት ነው።
ነገ
አዎ ነገ ነው የሚደርሰው።
Due date ቱ የሚለው system ላይ እንደዛ ነው።
So ነገ ነው።
ስለዚህ እኛ እንደውልልሻለን
ነገ
እ ነገ ነው የምትደውሉልኝ?
ሲ- ማለት ነገ በገባበት ሰዓት ነገም ከገባ ቢሆን ነው። እኔ አሁን ላይፍልሽ system ላይ ነው ላይልሽ የምችለው።
ያ already ዛሬ ገብቷቸው ይሰማል እኮ ነው የደወልኩት።
ማን ነው ከእኛ office ተደውሎልሻል?
እዛው እዛው ውጭ ያለው እ?
ደውሎ ጠይቆ ውጭ የላችሁ ደውሎ ጠይቆ Okay ደውሎ ጠይቆ ዛሬ እ።
እንደገባ ነው የተነገረን። ሰው የተነገረሽ የገቡ እቃዎች አሉ፣ አልተፈቱም። System ላይ ያለውን ነው እኔ ያየሁልሽ። የገቡ እቃዎች አሉ፣ ሰሞኑንም ግን system ላይ ያለውን ነው እኔ ያየሁልሽ። እሱን ደግሞ እቃዎቹ check አድርጎ መልሰን እናሳውቅሻለን።
Okay እሺ በቃ ደውሎ ማለት አሁን እንትን certain ያለውን information እንዳልነግርሽ ብዬ ነው። ቀንሽ አለፈ አላለፈ የሚለውን ነው እኔ ገብቼ system ላይ check ያደረኩት።
ኦኬ ቀንሽ ያው በነገ ነው ያለው። So ቀድሞም ሊመጣ ይችላል፣ late ሆኖም ሊመጣ ይችላል። የመጣዎች ካለ form ስለሚሞላ ይደወልልሻል ከ office ኣችን።
ኦኬ እሺ
እሺ እሺ እሺ ቴንክ ዩ እሺ እሺ እሺ ቴንክ ዩ መልካም ቀን።